ሄሎ ሄሎ
ጤና ይስጥልን።
ሰላም
የት ነው አድራሻችሁ ያለው?
አድራሻችን warehouse ኣችን ገርጂ ነው እ ቢሮአችን ደግሞ ወደ ፍላሚንጎ አካባቢ ነው
okay plan order ኡ ለምን ያህል እ ምን በየቀኑ አሁንም በአዝ መምጣት ይችላል?
እ ወዲያው አይመጣም okay በ order ነው ተ- ተመዝግቦ ምናምን አዎ ዛሬ ካዘዙ ለነገ ነው የሚደርስሉት
okay አይ በቃ እኔ በዛውም እንትን ስለሆነ በቃ ል- ይሰራል አይሰራም ብዬ ለማወቅ ነው የሚቻል ወይ ነው አሪፍ ነበረ። okay በቃ ለማወቅ ነው በ application አዘዙ እሺ፣ እሺ በ app- በ application አዎ በቺፕ ቺፕ የሚላቸው application አለ በእሱ ነው ማዘዝ የሚችሉት okay እሺ እሺ